ሄሎ ጤና ይስጥልኝ ችብችብ እንዴት ነህ አባ ሰላም ነው ሰላም
እግዚአብሔር ይመስገን እኔ የምልህ ትናንትና ሽንኩርት ክሬት አድርጌ አባዬ የሚል እሺ
ሁለት ሰው የኔ ነው አንዱ ማላውቀው ሰው ገባበትና
ኦኬ ምናልባት እሺ በዚህ አንተ ቁጥር ነው ሆነች አዎ ስልኳን
እሺ ቲማቲም ላይ ነው ያለው አይ ሽንኩርት ፍሬዎት የሚለው የማን እንደሆነ አላውቅም ሽንኩርት okay እሺ ፍሬዎታ አዎ አለች አስራ ሁለት ኪሎ አዛለች እ፣ ያወሯት እኔ ላውራትና ልንገር ስልክ ቁጥር እ እ እሺ፣ የ- ስልክ ቁጥር የፍሬዎትን አዎ አዎ ወይስ እኔ ላውራት አይ፣ እሺ ዜሮ ዘጠኝ አስራ አንድ እ እሺ እ፣ ዜሮ አስራ አንድ እ
ሰላሳ ዘጠኝ እሺ
አስር ሀምሳ ሶስት
ብዬሽ ሲሆን ሰጠው እንደ ብድግ አድርገህ ሰውን እንጨት ፊት ፕሮዳክቱ ዛሬ ነበር የመ- ይመጣላችሁ አይደል? መጣ።
አዎ በተቀበልኩኝ። እኔ ደግሞ ፈልገው ነበረ የራሴን ልሞላ ኦኬ።
ስገባ ኮድ ተላከ። ማን ነው ኦኬ፣ የገባበት ችግር የለውም።
ስል ማላውቃት ሴት፣ እ፣ ተባለ።
okay እሺ፣ አውሯትና ማይሆን ከሆነ እስኪ ለእኛ ደውላ አሳውቁን። መፍትሄ እንፈልጋለን። እሺ እሺ እሺ መልካም ቀን።